ጤና ይስጥልኝ ሻፎ።
አቤት ጤና ይስጥልን እናት።
አቶ ይስጥልኝ ምን እንርዳት?
እንትር እስኪ እያጭበረበሩ በጣም እንደዚህ እንደዚህ አደርግልሃለሁ ብለው እንትር ካልኩ በኋላ ከተስማማን ካረኩ በኋላ ሁሉም እየካዱኝ እንትር አሉኝ። በዛ ነበረ እንዴት ላድርግ።
ይሄ ቻፓ financial technology ነው።
እኮ ይገባኛል።
አዎ ምን እንርዳት? ምን ችግር አጋጥሞት ነው?
በባለፈው እንትር ብያለሁኝ የሆነ ስምምነት ፈጥሬ ነበረ።
ምን አይነት ምንድነው እሱ ማን ነው እንትር ቴሌ ብርህ ባዶ ነው አሉኝ።
ማን ነው ያለው?
ማርታ ናት እንደዚህ ያለች ነበር።
ማርታ የምትባል employee የለችም እኛ ጋር።
ኧረ